ልንግድ ስፖርት እባክዎ ምን አሉ?
ትናንትና ከሁሉ ስፖርት ወደ ቴሌብር ብር አስተላልፌ ከሁሉ ስፖርት ቀንሶ ግን ቴሌብር ላይ አልጻፈልኝም ነበር።
እሺ ሁሉ ስፖርት ላይ transaction history የሚለው ላይ
እሺ ያስተላለፉት successful የምትል አለች። እሷን screenshot አድርገው ቴሌግራማችን ላይ ላኩልንና ይስተካከልሎታል።
እሺ በምን ነው ምልክላችሁ?
እዛ website ኡ ላይ የቴሌግራም ምልክት አለች አደለ? ጥያቄ ምልክቷ ጋር አ እሷ ጋር ሲነኳት ወደ website ኣችን ቴሌግራም ታም- ትልኮታለች።
እዛ ጋ እኮ አስገብቼ ልኬው ክ- ትናንትና ጀም- ትናንትና ጀምሬ ነው ያልኩት እስካሁን አልታየም ብዬ እኮ ነው።
ማን ልበል ስሙትን
የእንትኑን ስም የ account ኡን ስም እ
ቆይ አንዴ ብዬልሽ ፓፓ ነው የሚለው account ኡ ስም ፓፓ
ቆይ እስኪ አንዴ አንዴ ፋፋ ፋፋ ፓፓ
ፋፋ F A F A ፋፋ አ
ፋፋ ፖ የሚለው ነው አ- ፋፋ የሚል ማለት ነው።
እኮ ፋፋማ ፋፋ ፈይሳ ሚል አለ ፋፋ ፖ ሚል አለ F A F A ብቻ ማለት ነው። የለም እንደዛ እንደሱ ሚል አልመጣልንም አዎ በቃ ደ- ደግሜ የላክላችሁ ማለት ነው።
እሺ ስልክ ልስጦት
እሺ ስልክ ዜሮ ዘጠኝ ሰባ ስምንት አንዴ እኮ ጠብቂ። ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ አስራ ስድስት ሰላሳ ዜሮ ስድስት
ዜሮ ስድስት
እሺ መልካም ቀን